from?
አሎ አሸብር ምግቡ ሰጡ?
አዎ እየፈለጉ ተሰርቶ ቁጭ ቁጭ ብሏል እኮ ምናምን እያሉ ነው። አ፣ ስልክ እና ስትወ- ሰጡ ስትደውል አልሰጡም? አሸብር ሰተነዋን ስላሉኝ ነው ለእኔ።
አዎ አሁን እየተቀበልኩ ሰተነው አላለም ግን
ወይኔ ጉዴ፣ አጌታ ይኸው አ- ይኸው አሁን ይኸው እየ አሁን ወይኔ ጉዴ። አሸብር አቤት ይኸው ምግቡን ይኸው አሁን አልሰጡም እንዴ?
ይኸው አሁን አሁን ሰጡ ይኸው ይኸው በሱ ፊት ለፊት ቆሜያለሁ።
እንዴ ሰተው ካልርጠኛ ነህ?
አሁን ሰጥቷል ግን ጠይቀ ወቅተን በቃ ወጥቷል። ቆምኩ እኔ ስለ ኦፍ ታይም ኦን ታይም እንትን እኮ ነው ሰዓትን ያላስተካከልም ፎሎ አፕ ነው